ሄሎ ሰላም ጤና ይስጥልኝ። ቤት ስፔስ ከራራ እባክዎ ልርዳው?
ትናንት ብር ዊዝድሮ አድርጌ በቻፓ እሺ
እስቲል ነው አልደረሰም። ቤት እንድታረጊልኝ ነው። ሶሪ ዘን ካላስቸገርኩ።
ውይ ይቻላል፣ ችግር የለውም። እሺ ያው ስልክ ቁጥር የደወልክበት ነው?
አዎ
እሺ ቼክ ያደርጋል። እሺ መቼ ነበረ?
ትናንት